ጤና ይስጥልኝ። ልጅ ፖስት ነው ባኮ የምልወደው
ስልኝ እንቴ እንትን ነበር የእህል ስፖርት አጋሮች
እሺ፣
ሄሎ ካሽ ብቻ እና ብራንች ፔመንት ምን ለማድረግ ነው? ዲፖዚት ነው ወይስ ዊዝድሮ?
ዊዝድሮው ነበር በቴሌ ብር።
ዊዝድሮ ለማድረግ ነው የፈለጉት?
አዎ፣ በሌላ ወይዘኛው ደግሞ ጓደኛ የነበርና ዲፖዚትም ለማድረግ ፈልጎ ነበር በቴሌ ብር።
withdraw ለማድረግ የፈለገውን ሰው ስልክ ይስጡኝ።
Okay እሺ፣ ዜሮ ዘጠኝ እ
ሰላሳ ሁለት አስራ ሶስት ሰላሳ ሁለት ነው
ኦ ሰላሳ ሁለት አስራ ሶስት አስራ ሶስት
ሀምሳ አምስት ሀምሳ ስድስት
እሺ ይዘነዋል። እንደውልልዎታለን። ለ withdraw deposit ም ይጠብቁ። technical ችግር አጋጥሞ ነው ይስተካከላል። በትዕግስት ይጠብቁ።
ችግር የለም። በቃ እንደዛ ከሆነ እሺ